ይደወላል በቃ እንዳለ እየተደወለ ዘጠና አንድ ቤት ስደውል እሱ አይደለም ሄሎ አቤት ከቢዩ ነበረ ምደውልልሽ እሺ
በሰማንያ ሰባት ዜሮ አራት አርባ ሁለት አይተም ታዞ ነበር ሲል ፍራይድ ዲሽ ኑድል እና ከቢሮ ተደውሎ አ- አቁሙት ተብላችኋል እንዴ?
አይ እደውልልሻለሁ ነበር ያለኝ እና ይሰራ ካላችሁ ይሰራል okay በቃ ሰዓት ከዛን ሰዓት አልደወሉ ነው። አዎ አልተደውለልኝም ደወለላችሁ እና አልተሰራም ምግቡ?
ምግቡ አልተሰራም ይሰራ በቃ።
ካላችሁ እንትን ይባላል አይ እሺ በቃ check ለማድረግ ነው። እሺ አንዴ ደውላለሁ።
እሺ እሺ